ጤና ይስጥልኝ ከአሪፍ ነበር የምደውልዎት አሁን ተቋርጦ ነበር። አዎ ተቋርጦ ነበረ ልኬልሽ ነበርኩ ረሲቱን ማለት ነው ስክሪንሾት ቴሌግራሙን እስቲ ስሞትን ይጻፉና ይላኩልኝ ድጋሜ።
የለእኛ ቴሌግራም ስም ተካልኝ እስፎ ብሎ ነው ያለው።
ተካልኝ በሚለው ነው ያለው።
አዎ ተካልኝ እስፎ ብሎ ነው ያለው የእኛ ቴሌግራም። የእኛ ስልኩን ደግሞ ልላክልሽ ስልኩም እዛ ላይ ችግር የለውም። ለሚያችን እያየሁልዎት ነው። እስቲ አዎ ስልክ ቁጥርም አድርገው ይላኩልኝ። እስቲ ስሞትንም ስልክ ቁጥሮትንም አድርገው ይላኩልን።
okay እሺ፣ okay እሺ፣ ችግር የለውም። የእንትና የ betting account ስልክ ቁጥር ነው አይደል?
የ betting account አዎ፣ እሱን እሱን ስልክ ቁጥር ስልክ ቁጥሩን ያው ሰጥተውኛል፣ ግን ራሱን ይላኩልን።
እሺ፣ አሁን እልክልሻለሁ።
እሺ፣ ለሚያችን ሌላ የምረዳውት ነገር አለ ከዚህ ውጭ?
ይሄ ብቻ ነው።
ስለደወል ነው አመሰግናለሁ። አገልግሎት ላይ ያሉትን ሀሳብ አስተያየት ከሚሰሙን ድምጽ በኋላ አስቀምጡ። መልካም ቀን።
እሺ